hello ጤና ይስጥልኝ ቤት ቤት
ሰላም ነው።
ያለም አለ ሰላም ነው።
አሁን withdraw መቶ ብር አድርጌ አልገባም።
አሁን ነው አዎ አሁን በደወልበት ቁጥር ነው።
አዎ deposit deposit
እ?
deposit አድርጌ ነው መቶ ብር እሺ አሁን ሶስት ሰዓት ከአርባ ሶስት deposit text ገብቶልሃል? አ?
አዎ ገባ ትዕግስት
መቶ ብር ነው።
አዎ እሺ ገብቶልሃል። አሁን check አድርጎ አይ እናመሰግናለን ችግር የለም።